ሄሎ ሄሎ አቤት መልሼ ደወልኩኝ ከቺፕቺፕ
እሺ እ በአዎ ልክ ኖት በ link ኡም አይሰራም እና እም፣ ማድረግ የሚችሉት እ የቺፕቺፕ social website አለ እና ምን የሚል ዌብሳይት።
ዌብሳይት አዎ ቺፕቺፕ ቺፕቺፕ website ላይ ገብተው እሱ ላይ ከታች በኩል App Store እና Play Store የሚል አለ እሱን link ሲነኩት ቀጥታ ያወርድሎታል። ፎቶ ልክሎታለሁ አሁን እንዴት እ እንደሚያደርጉት።
እሺ ቺፕቺፕ website dot com ማለት ነው።
አዎ አዎ website ላይ ገብተው ከዛ ልክ እሱ እ እሱ ላይ ከገቡ በኋላ ወደ ታች አካባቢ ሲወርዱ App Store እና Play Store የሚል አማራጭ አለ። እሱ በሚፈልጉት ያወርዳሉ ማለት ነው።
እሺ እሺ ቺፕቺፕ dot com እ፣ dot com ነው ሌላ ነገር አይ በቃ ቺፕቺፕ ኢትዮጵያ dot com ነው።
አይ ቺፕቺፕ social ካሉት ይመጣል።
እሺ እሺ እሺ፣ አመሰግናለሁ።
እሺ መልካም ቀን። ቻው።